ሄሎ ሄሎ ሰላም ጤና ይስጥልን። ከዚህ ደውሎት አብሮ ስለ okay ሽንኩርት order አልመጣልኝም ብለው complain ነበሩ።
yeah
okay ይቅርታ በጣም ለነገ ነው እኮ የሚደርሰው delivery date ኡ ነገ ነው ለነገ ነው።
ነገ ነው። አዎ እሺ፣ እሺ፣ ነገ ይመጣሎታል። መልካም ቀን ይሁንልን።
እሺ።
አካባቢ ነው